ትልቁ ጌታዬ ይሄ ትልቁ አምላኬ ትልቁ ትልቁ ጌታዬ ይሄ ትልቁ አምላኬ ይሄ ማን እንዳንተ ለኔ እስከ ዛሬ ማን እንዳንተ ለኔ እስከ ዛሬ ማን እንዳንተ እስከ ዛሬ ማን እንዳንተ ለኔ ትልቁ ትልቁ ጌታ አዎ ትልቁ አምላኬ ትልቁ ትልቁ ጌታዬ ኤ፣ ትልቁ አምላኬ ማን እንዳንተ ማን እንዳንተ ለኔ እስከ ዛሬ ማን እንዳንተ ለኔ እስከ ዛሬ ማን እንዳንተ ለኔ እስከ ዛሬ ማን እንዳንተ ለኔ አንተ እንዳላስተያይ ከሌላው ነውር ሆነብህ አንተ እንዳላስተያይ ከሌላው ነውር ሆነብኝ አንተ አንተ እንዳላስተያይ አዎ ነውር ሆነብህ አንተ እንዳላስተያ ከሌላው ነውር ሆነብህ ከፍ አድርጉና አንተ አንተ እንዳላስተያ ላብራዛ ካኔባስ አንተ እንዳላስተያይ ከሌላው ነውር አይኖቼ አይኖቼን ማሳርፍበት ካንተ ሌላ የለኝም። ከልቡ የሚራራልኝ እንዳንተ አይኖቼ አይኖቼ ማሳርፍበት ካንተ ሌላ የለኝም። ከልቡ የሚራራልኝ እንዳንተ ከፈርና ሰው ውደዱን ሲገፍ በከንፈሩ ቃል አንተ ግን ለኔ ሞተሃል፣ አንተ ግን ለኔ ሞተሃል፣ አንተ ግን አንተ ግን አዎ፣ አንተ ግን ለኔ ሰው መውደዱን ሰው እዱን ሲገል በከንፈሩ ቃል አንተ ግን ለኔ ግቡ ውስጥ እጆቻችሁ ከፍ አድርጉ። አንተ ግን አይወዳደር አይወዳደር ያንተ የፍቅር ቃል ራይ ነጻጽር የመውደድ ጉታ አይወዳደር አይ ማዛኪና ባቶባራሽ ያንተ የፍቅር ቃል አይነጻጽር የመው ለኔ ልዩ ነው አባ ፍቅር ለኔ ለኔ በቃችሁ ከፍታሁን አንተ እንዳላስተያይ አንተ እንዳላስተያይ ከሌላው ነውር ሆነብን እንዳላስተያ ከሌላው ነው ሆነብኝ ኳንተ አንተ እንዳላስተያ አዎ፣ አንተ እንዳላስተያ ከሌላው ከፋርና እግዚአብሔር እግዚአብሔር ትልቅ ነህ ከአእምሮዬ በላይ ነህ እግዚአብሔር እግዚአብሔር ትልቅ ነህ ከአእምሮዬ አይኖቼን አይኖቼን ማሳርፍበት ካንተ ሌላ የለኝ ከልቡ አዎ እንዳንተ ከልቡ የሚራራልኝ እንዳንተ ከፋርና አየሁ ባይኔ አየሁ ባይኔ ስራዬን እስክ በዘመኔ ሆነኸኝ ከለላ ከለላዬ ረዳት ሆንከኝ እኔ ሳመንኩብህ እግዚአብሔር ተመስገን አየሁ ባይኔ አየሁ ባይኔ ስራዬን ስትሰራ በዘመኔ አዋቂ ነህ አውቃለው የኔ ማነቴ የትውልድ ሐረግና ቤቴ ለዚህ ልታበቃኝ የቻልከው ከአንተ የተነሳ ብቻ ነው። ይገርመኛል እስካሁን ድረስ በቤት ቆሜ ስመላለስ ስራህ ይገርመኛል ምረት ይገርመኛል እስካሁን ድረስ በቤት ቆሜ ስመላለስ የተከልከኝ በቅዱስ ቃል ስራ ይገርመኛል ከፋርጉና ምህረት የበዛለ ፍቅር ይቅር ያለ ደግሞ ያየ ቸርነቶ እንደኔ ያለ ማነው? ምህረት የበዛለት ፍቅር ያለ ደግሞ ያየ ቸርነቱ ፍቅር ደግሞ ያየ ቸርነቱ እንደኔ ያለ ማነው? እኔማ እኔማ ሞት ስባል ያለው እኔማ ጥፋ ስባል የቆም እኔማ ምንም እንዳልተሰራልኝ እኔማ እንዴት ዝም እላለሁ? እኔማ እኔማ እኔማ ስላንተ እኔማ ለሀገር ለምሩ እኔማ እኔማ ቾታቹ ከፍ አድርጉና አቤቱ አቤቱ የወደቀው እንዴት አየኸው? አቤቱ የተጠላው እንዴት ወደድከው? ምሕረት ምሕረት እጅግ ብዙ ነው። ምሕረት ምሕረት እጅግ ብዙ ነው። ምሕረት ምሕረት በጣም ብዙ ነው። ምሕረት ምሕረት አቤቱ አቤቱ የወደቀ እንዴት አየኸው? አቤቱ የተጠላ እንዴት ወደድከው? ምሕረት ምሕረት እጅግ ምሕረት ምሕረት እጅግ ብዙ ነው። ፍቅር ፍቅር እጅግ ፍቅር ፍቅር ኦ ሃሌሉያ ቾቻችሁ ከፍ አድርጉና የሕይወት ምንጭ ኢየሱስ ሁልጊዜ አመልክሃለሁ። ደግሜ ደግሜ ባነሳ እኔስ መች እጠግባለሁ? የነፍሴ ንጉሥ አንተ የሕይወት የመሪ የፍጥረታት ጌታ ለዘለዓለም ነዋሪ እኔ እኔ እኔ እገረማለሁ፣ አዎ፣ ልዘምር ልዘምር ጌታዬን ልዘምር ልዘምር ልዘምር ጌታዬን ከፍ አድርጉና ለመጨረሻ ጊዜ ሃሌሉያ ምረት ከሕይወት በእርግጥም ይበልጣል ምስጋናዬን እህው ደጅ ጥናት የለው በፍጥነት ያነግሣል ምስጋናዬን እህው ድንጋይ ተደርድሮ ሞት ሲጠብቃት ምስጋናዬን አፍረቷን ሸፍነ ሰላም ቻልካት ምስጋናዬን አው ልሰዋ ልሰዋ የእልልታን መስዋዕት ሆነ አይቻለው አባ ላክብር ክብር ይሁንለት፣ እልልታ ይሁንለት፣ ጭብጨባ ይሁንለት። ሃሌሉያ ሃሌሉያ። ኦ፣ ናናናና። ሆሳዕና ካኒ ባሪያሽ። ሃሌሉያ። እጆቻችሁን ከፍ አድርጉ እስቲ ለጌታ። ጠላቴ ሊገለኝ ሁሌ ቢፈልገኝ ዛሬም በሕይወት አለው ከቶ አያገኘኝ በቀረውን ዘመን ወዴት ያገኘኛል እንደማገለግል ጌታ ተናግሮኛል ከፍ አድርጉና አልሞትም በሕይወት እኖራ ሆሳዕና ካዲና ማሽያ የጌታዬን ማዳን ገና አወራለሁ። አልሞትም በሕይወት እኖራለሁ። የኢየሱሴን ሥራ ገና እሰራለሁ። በሩታ ጠላቴ ሊገለኝ ሁሌ ቢፈልገኝም ዛሬም በሕይወት አለው ከቶ አያገኘኝም። በቀረውም ዘመን ወዴት ያገኘኛል? በሕይወት እንደምኖር ጌታ ተናግሮኛል። ሰባት እጥፍ ቢያነድ ጠላቴ እሳቱን አብዝቶ ከከፍታዬ ላይ የሚናገር ነው የምፈልገው። እጆቹ ከፍ አድርጉ። አዎ የመቆሜ ሚስጥር ጌታ እንጂ አይደለም ሁኔታ። የታመንኩበትን አውቃለሁ እንደማይረታ። ቢጮህም አያሸንፍም፣ እ ቢጎርፍም ከገደብ አያልፍም። የቀባኝ ከኔ ጋር አለው ለጠላት ጆሮም አልሰጠው ለጠላት እድል አልሰጠው እ ለጠላት እድል አ- እየተንቀሳቀስ ለጠላት ጆሮም አልሰጠው ለጠላት ከባርጉና ሰባት እጥፍ ቢያነድ ጠላቴ እሳቱን አብዝቶ ከከፍታዬ ላይ አልወርድም ስፍራ አለቅም ከቶ የመዝሙሬ ሚስጥር ጌታ እንጂ አይደለም ሁኔታ የታመንኩበትን አውቃለሁ እንደማይረታ ቢጮህም አያሸንፍም ቢጎርፍም ከልክ አያልፍም የጠራኝ ከኔ ጋር አንድ ሰው ያጨበጨበ እ እ እ ለጠላት እድል አልሰጠው ለጠላት እድል አልሰጠው ለጠላት ሆሳዕና ካናዲናና ጠላቴን ከፊቴ አውጥቶ አጥፋው ብሎ አዞኛል። የአሸናፊው መንግ ጌታ ቀድሞ ሰብሮልኛል። የከፍተኛነት የሰይፍ ብቃቴ ብሶ ነው። አትፍራ ስላለኝ አልፈራም፣ ጌታ ከኔ ጋር ነው። ቢጮህም አያሸንፍም ቢጎርፍም ከልኩ አልሰጠው ለምቀኛ ጆሮም አልሰጠው ላታዳ ያጨበጨብ ያጨበጭ እልልታ ጭብጨባ ከዚህ በላይ ከዚህ በላይ ከዚህ በላይ ኦ፣ አሃ፣ አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት ከፍ አድርጉና ከፍ አድርጉና አ የትላንቱን ያንን ወጀብ ዞር ብዬ ሳስበው የዛሬን ቀን ስላየልኝ የረዳኝ ጌታ ነው። አ! ከእንግዲህማ ዋስትናለኝ ንፋስ ቢነፍስብኝ ላይ ከእንግዲህማ ልቤ ፈራ ጌታ ኳለ በታንኳዬ አ! ሲከተለኝ ከኋላዬ ሆኖልኝ ነው። አቤት አቤት አቤት ከለላዬ አዎ አሃ ቀን ሲከፋማ ሲጨልም ሰላም አለና አባት አለኝ ወዳጅ አለኝ ዘመድ አለኝ አዎ ጌታለኝ ጌታለኝ ጌታለኝ በለው በለው በለው ጌታለኝ ጌታለኝ ጌታለኝ ጌታለኝ አዎ ጌታለኝ ጌታለኝ ጌታለኝ አሃ አዎ ጌታለኝ ጌታለኝ ከፍ አድርግና ከፍ አድርግናችን አምላኬ ነው የደገፈኝ እንዳልወድቅ በድካሜ ባህሩ ጥላ ሆኖ ሳይለየኝ አጠገቤ አ፣ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያ አንድ ሰው ያጨበጨበ ያጨበጨበ ሲከታተለኝ ከኋላዬ አ፣ ሆኖልኝ ነው ከለላ ከለላ አሃ፣ ቀን ሲከፋማ ሲጨልም አባት አለኝ ማነው ያጨበጨበ አ፣ ጌታለ ጌታለ ጌታለ ጌታለ ጌታለ ጌታለኝ ጌታለ ጌታለ ጌታለኝ ጌታለ ጌቾቻችሁ ከፍ ባርጉና ቅጥር ሆኖልኝ ነው እኔስ ያለፍኩት አላልፈውም ነበር ባይኖረኝ አባት የተላንቶን ያን ጨለማ ይገርመኛል። አረ እንዴት አረ ወዴት ወዴት ጠፋ ሰባት እጥፍ የነደደው ሊበላሽ ያለው ሳጠፋ ሳጠፋ አበላ እፍትና ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ አ፣ ጠበቃ ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ የታለንታ ጭብጨባችሁ ከሙዚቃው ጋር ለጌታ ላላላ አቤት አቤት አቤት አቤት አቤት ሃሌሉያ እስቲ እጆቻችሁ ከፍ አድርጉና እንዲህ በሉ ትላንትና ልፌ እዚህ ደርሻለሁ ደርሻለሁ እዚህ ደርሻለሁ ደርሻለሁ እዚህ ደርሻለሁ ቀኝ ደግፎኛል ለነገ አምነዋለሁ አምነዋለሁ ለነገ አምንሃለሁ አምንሃለሁ ለነገ አምንሃለሁ ምን ያስደነግጣል ለምን እሰጋለሁ እዘጋለው ለምን እሰጋለው እዘጋለው ለምን እሰጋለው ተሻገር ያለኝ ጌታ ከኔ ጋር ነው ከኔ ጋር ነው ጌታ ከኔ ጋር ነው ከኔ ጋር ነው ጌታ ከኔ ጋር ነው እግዚአብሔር አለ አለ አለ አባቴ አለ አለ አለ በስራው አለ አለ አለ በኃይሉ አለ አለ አለ እኔም አየሁት አለ አለ ሲደርስብኝ አለ አለ ጠላቴን መቶ ሲወጋልኝ አለ እያጨበጨባችሁ እግዚአብሔር አለ አባቴ አለ አለ አለ በስራው አለ አለ አለ በኃይሉ አለ አለ አለ እኔም አየሁት አለ አለ ሲደርስልኝ አለ አለ ጠላቴን ረግጦ አለ አለ ሲወጋልኝ እንንታ ጭብጨባ አ ላላላላ ምን ከብቶ ብዬ በየትኛው ልስጋ ምን ያቅተውና ምኑን ብዬ ልፍራ ከፍ አድርጉና ምን ከብቶ ብዬ በየትኛው ልስጋ ምን ያቅተውና ምኑን ብዬ ልፍራ? ከፍ አድርግና በተራራ ላይ ማዳሌ ቻለው ሸለቆው ኃይል እሱ ነው ሁሉን የሚችል ስሙ ኤልሻዳይ የኔ አባት ያነበስም እያጸበጸብና በተራራ ላይ ማዳን የቻለ አ፣ ሸለቆውም ኃይል እሱ ነው ሁሉን የሚችል ስሙ ኤልሻዳይ የኔ አምላክ እያሰበሰብ እያሰበሰብ አምላኬ ደስታዬ ደስታዬ ነህ። ኢየሱሴ ሙላቴ እርካታዬ ነህ። አምላኬ አምላኬ ደስታ ደስታዬ ነህ። ኢየሱሴ ሙላቴ እርካታዬ ነህ። በርታ በርትተኸኛል፣ ሌላም አልፈልግም። አቤት አቤት ቀረብኝ ምለው ነገርም የለኝ ታምኜብህ በሁሉ ነገር ይዤ መጣ። ስለዚህ ነው እያሸበሸብ እያሸበሸብ አ፣ አየው ጌታዬ ምስኪኑን ሲረዳ አየው ኢየሱሴ ሲደርስ ለተጎዳ አየው ጌታዬ ምስኪኑን ሲረዳ አየው ኢየሱሴ ሲደርስ ለተጎዳ እሱንማ በእውነት ለሚጠሩ የቅርብ እንጂን አይደለም የሩቅ ጌታንማ በእውነት ለሚጠሩ አ፣ የቅርብ እንጂ አየው አየው አየው ጌታዬ ምስኪኑን ሲረዳ አየው ኢየሱሴ ሲደርስ ለተጎዳ አየው ጌታዬ ምስኪኑን ሲረዳ አየው ኢየሱሴ ሲደርስ እያጨበጨብካ እሱንም የቅርብ እጅን አይደለም ሜሮ ጌታንማ አቤት አቤት አቤት አቤት ሃሌሉያ ከኔ ጋር አሁን እንደዚህ ነው የሚባለው። አደባባይ ድምፄን ላሰማ ኢየሱሴ አንተነ ክብሬ ገፋ አድርገውና ትላንትና እንዴት ይረሳ እኔን ያየ ኢየሱስ ይላል። ንገረው አደባባይ ድምፄን ላሰማ ኢየሱሴ አንተነ ክብር ካጨናነቀው ንገረው ትላንትና እንዴት ይረሳ እኔን ያየ ኢየሱስ ይላል። ማን የረዳ ካሉ ኢየሱስ፣ ማን ያገዘ ካሉ ኢየሱስ፣ ማን ያቆመ ካሉ ኢየሱስ። ማሰብሰብ የሚችላለ ዝቅ ብሎ ከኔ ጋር አ፣ ክብር ያየሁብ አንተ ክብር ያየሁብ አ፣ ክብር ያየሁብ አንተ ክብር ያየሁ ዝቅ በልና ወግ ያየሁብ አንተ ወግ ያየሁብ አንተ ክብር ያየሁብ የታንንም ሰው ጭብጨባ ክብር ያየሁብ አንተ ክብር ያየሁብ አንተ ወግ ያየሁብ አንተ ድገምና ድገምና ድገምና ማን የረዳ ካሉ ኢየሱስ ማን ያገዘን አሉኝ ኢየሱስ ማን ያቆመ ካሉ ኢየሱስ ማን የረዳ ካሉ አሰብስብና ስቅበልና ክብር ያየሁብ አንተ ክብር ያየሁብ ክብር ያየሁብ አንተ ክብር ቀበልና ወግ ያየሁብ አንተ ወግ ያየሁብ ወግ ያየሁብ እልልታችሁ አጨምርበትና ክብር ያየሁብ አንተ ክብር ያየሁብ አንተ ወግ ያየ በጌታ ሲቅበል በስር በላያው ሞቴን በሕይወት ቀይሮ ነገር እንዲገለብጥ በጭንቀቴን ያሰፋ ከፍታለ አሁን ዘመን መጣ ከፊቴ ዛሬስ ብዬ የምጥስበት የያዘኝ ዳግም ላይዘኝ ሰብሬ የምወጣበት ሰባሪው ጌታ ከፊቴ ወጥቷል። አማኒ ቀድሞ መንገዴ ነግቷል። ክረምቱ አልፎ በጋው መጥቷል። ዛሬ ለኔ የዜማ አዎ አዎ አዎ አምልኮ ይዤ ልምጣ እኔ በተራ እኔ ሌሊቱን በሚያነጋው ታብሷል ልባዬ ታብሷል ልባዬ እልልታ ይዤ ልምጣ እኔም በተላይ እኔም በተላይ ቀን ቀጥሮ በሚመጣው ታብሷል አሰብስብ አሰብስብና ከእንግዲህ በቃ ማልቀስ በሸለቆ የናሱን ደጃፍ ስብሬዋል አውቆ ሊሉ ረሰው ከቶ አታዘግዩኝ እግዚአብሔር ነው ረሰው ያለኝ እግዚአብሔር ነው ረሰው ያለኝ እግዚአብሔር ነው ድገመውና ሞቴ በሕይወት ቀይሮ ነገሬ ሊገለብጥ በጭንቀቴ ላይ እያሰፋኝ ከፍታ ለኔ ሊሰጥ አሁን ዘመን መጣ ከፊቴ ፋሪስ ብዬ የምጠስበት የያዘኝ ዳግም ላይዘኝ አቤት አ፣ ሰባሪው ጌታ ከፊቴ ወጥቷል። አማኒ ቀድሞ መንገድ የለባል ክረምቱ አልፎ በጋው መቷል። ዛሬ ለኔ የዜማ አዎ አዎ አዎ አምልኮ ይዤ ልምጣ እኔ በተራ እኔ በተራ ቀን ቀጥሮ በሚመጣው ታብሷል ልባዬ ታብሷል ልባዬ እልልታ ይዤ ልምጣ እኔ በተራ እኔ በተራ ሌሊቱን በሚያደርገው ታብሷል ልባዬ እያሰበሰና እንዳለፈው መከራዬን ረስቼዋለሁ ሳየው ጌታን ከእንግዲህ አልሰጋም እንዴት ሆን ብዬ እዚያ ደረሰኛ አለ ጌታዬ አለ ጌታዬ አለ ጌታዬ እለለለለ በጌታ እያሰበስብ ያለኝ ከምንም ከማንም ያለኝ ለእኔ የሚጠጋጋ ያለኝ ኢየሱስ ብቻ ያለኝ የሕይወቴ መስ ያለኝ መከተል ነገሽ ያለኝ የጠብ እርካታዬ እኛ ቤት ኢየሱስ ብቻ አቤት እያለኝ ይሄን ያለኝ ነው ያለኝ ያለኝ ያለኝ ያለኝ እሱ ነው ያለኝ ያለኝ ጌታ ነው ከባድና ሰው ያለኝ እንዲህ ነው ሰው ያለኝ ገንዘብ ነው ሰው ያለኝ ዘመድ ነው እያለ ሲያወራ እኛ ቤት አረ የለም ሌላ የለው ሰው ያለኝ ገንዘብ ነው ሰው ያለኝ ወርቅ ነው ሰው ያለኝ ዝና ነው ሰው ያለኝ ገንዘብ ነው ሰው ያለኝ ዘመድ ነው ሰው ያለኝ ባለስልጣን ሰው ያለኝ ቦታ ነው እያለ እኔ ያለምነው ይኸው ኢየሱስ አለባ ወያ ወያ ወያ ወያ ያለኝ ይሄ ነው ያለኝ እሱ ነው ያለኝ ያለኝ ጌታ ነው ያለኝ እያሰበሰብ እያሰበሰብ በቃ አለፈ አለፈ የማያልፍ የሚመስለው አለፈ በለው በቃ አለፈ የማያልፍ እስቲ ማጨብጨብ የሚችል ከኔ ጋር አለፈ አለፈ አለፈ አለፈ ይስማ ይስማ አለፍ አለፍ ስለዚህ ነው እያሰበሰብካ ወጀብ አለ ከፊት አትስማለኝ ጌታዬ ተገልብጧል ነገሩ ቃል ወቷል ዛሬ ከኔ በመንገድ ሊያስቀረኝ ሊገታኝ የነበረው ቀደምኩት አለ ጌታ አቤት ማነው ማዕበሉን እየገሰጽ ማነው ወጀቡን ጸጥ ያደረገው ማነው ይሁን ሲል ቢሆንነት እየዘለል ስለዋ ታዲያ ጌታዬ ነው ጌታዬ ያየሁት በዘመኔ ጌታዬ ነው በጌታ ከባርጉና ንጉሥ ወርዶ ከሰማይ አይቆምም ፊቱ ከልካይ ይታደጋል ያድናል ደርሶ ከሞት ያወጣል ቀብረር በርና እኔም የእሱ ልጅ ሆኜ ድኛለሁ ከጠላቴ ሲኒ ያሴረው ሴራ መና ሆነ